ጤና ይስጥልኝ። አሪፍ ነኝ። መሀሌት ነኝ። እባክዎ ምን ልርዳዎት?
አብሮ ይስጥልኝ። ያው ቴሌግራሙን አሁን ከፍታችሁታል?
አዎ ማን ልበል እርስዎን?
ሙሳ መሐመድ።
እሺ ደንበኛችን በአ- ቴ- አይ፣ ቴሌግራሙ አቡበከር እብራሂም ነው።
አቡበከራ። እሺ አቡ- መቶልናል።
አቡ- አቡኪ አፋር ቦይ ይላል። አዎ።
እሺ በዚህ ስም እያየነው ነው። እርስዎ አይ፣ withdraw ለማድረግ ሞክሮ የነበረው የገንዘብ መጠን ስንት ነበር?
አ-
withdraw ለማድረግ ሞክሮ የነበረው የገንዘብ መጠን ስንት ነው?
አንድ ሺ አንድ ሺህ ነው።
አዎ።
እሺ ስለዚህ እዚህ ላይ ስለሚያሳይ በዛ መሰረት ሪፖርት ተደርጎሎታል። ችግሩ እስኪፈታ ትንሽ ይታገሱን።
አያሳይም እሱ ጋር አሁን የላኩልኝ ላይ ይታያል፣ ታይቶናል።
አይ፣ እኛ ምልክት አዎ።
አድርገንበት ሪፖርት እያደረግን ነው።
እሺ።
እሺ ደንበኛችን፣ ሌላ መረዳውት ነገር አለ?
ለዚህ ራሳችሁ ትደውላላችሁ ማለት ነው።
አዎ በ- ወይም ደግሞ ብሩን deposit ሲያሆን ያገኙታል፣ ወይም እኛ ደውለን contact እናደርጎታለን።
ወደ ቴሌ ብር መልሱት። ማሰላም እሺ ደንበኛችን፣ አይ በዛ እንዲሆን እናደርጋለን። ሌላ መረዳት